ጤና ይስጥልኝ አክስቴ ረዲት ነኝ ባኩ ምልር ነው።
ቆርጦብኝ ነበርማ ዲፖዚት አድርጌ።
እሺ ደንበኛችን ጉዳዩን ንገሩኝ። ደንበኛችን
ወደ ስኮር ቤት ዲፖዚት አድርጌ እሺ፣
እዛ ላይ አልገባልኝም ከቴሌ ብር ቆርጦብኝ።
እሺ ደንበኛችን ሙሉ ስሞትን ንገሩኝ።
የቴሌ ብሩ አዎ
ወንድም አገኝ ቆምላቸው
እሺ ደንበኛችን በዚህ ቁጥር ነው የሚጠቀሙት። እሺ ያስገቡትን የገንዘብ መጠን ይንገሩኝ።
መቶ ብር
ዛሬ ነው የሞከሩት?
አዎ ላይ አሁን
እሺ ደንበኛችን የሰጡኝን መረጃ መዝግቤልዎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን የቴሌ ብሩን ደረሰኝ አንስልክ ብለናል።
እሺ
ቁጥር ላስይዞ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ
አስራ ሶስት ዜሮ አንድ ሀምሳ አምስት
አንድ ሳምንት
እሺ በዚህ አካውንታችን ያስተላልፉልን፣ ለሚመለከተው አካል እናስተላልፍሎታለን። ሌላ የምረዳዎት ነገር አለ?
አይ የለም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት አስተያየት ካሎት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሆኑልዎት።